hello password ተዘግቶ ነው።
አቤት
password ተዘጋብኝ ከማታ ጀምሮ አልከፍታለች።
forget password በለውና እንዳዲስ አዎ password አልኩት።
ይገባልሃል።
እምቢ አለ። እንደዛ ባልገባ ማለት በዚሁ ስልክ
እሺ፣ ቆይ check ላድርግ።
እናንተው አስገቡልኝ። እዛ ቶሎ በሉ።
ለማስገባት አንችልም።
ጠዋታ አለሽ።
ፓስወርድን ጋር ማስገባት መቀየር አንችልም።
እሺ እሺ፣ እኔ ቀይራለሁ። ላኩልኝ፣ ችግር የለም። ማታ ስለበላዋችሁ ነው እንደዚህ የምታደርጉት። አዎ፣ ማታ በላዋ ሰባት መቶ አይደለ ብሬን እኮ ብሮዘር አይደለም ቀይረ ፓስወርድ ዘጋ ሞክረው። እኛ ጋር እየሰራ ነው።
አይደል ሞክር።
በሌላ ብሮዘር ቀይረ ሞክረው።
እሺ እሺ